ግዴታ አድሚኗን ማውራት አለብኝ።
ሄሎ ሄሎ መብራት አቤት።
መልሼ የደወልኩኝ ከጭብጭብ እሺ። አዎ ቼክ አረጉ አምስት ኪሎ አዎ።
ቲማቲም አስፈራ አዎ አዎ፣ ዋጋ ዋጋ ለምሳሌ
አዎ አዎ ልክ ነው ዋጋ በሚል ትራ- ብር ልከውላታል ወይስ ስለኛ ይልኩልናል አይ transfer?
ቁጥሯ የለኝም አለ።
okay ስለዚህ ወደኛ ይልኩልናል ወይስ ቁጥሯን ልላክልዎትና ደስ እርሱ ይልኩ እንዳላችሁ ለእናንተ ደስ እንዳለ ለእናንተም ወይም ለራሷ ስልኳን ላክልኝ።
በቃ እሺ ስልክ ልክልዎትና ይልኩላታል ደረሰኝ ይልኩልናል ለኛ ከዛ እሺ እሺ እሺ እሺ እናመሰግናለን እሺ መልካም ምንም አለ እሺ